ይህን ስፖርት ነው ባኮም ለጣው ሰላም በቴሌግራም ላይ የሆነ ልኬልሽ ነበረ ብር ያልገባ እንትን ዊዝድሮ አድርጌ ያልገባልኝ።
እሺ ማልበል ስሞትን የቴሌግራም ስሜን ነው አዎ
ኪንግ ነው ምናምን የሚል እ ኪንጎ የሚለው ሎቭ ሎቭ የሚለው
ላቭ የሚለው ነው ሰማንያ ስምንት ቤት
ሰማንያ ስምንት ቤት ተላልፎሎታል። መልስ ስናገኝ ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ።
እሺ በቅድም ደውዬ ግን አልገባም። ደግሜ ነው የላኩት ቴሌግራም ላይ ምናምን ደግሜ ነው የላኩት። check አድርጌልኝ እስኪ።
እኮ ይችሉታለሁ ተላልፎሎታል። መልስ ስናገኝ እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁ።
እሺ